በአዲሱ በከተምሽው መንደር በአዲሱ በከተምሽው መንደር ይመችሻል ወይ ጉዞ ተመቸሽ ወይ ልማድ በአዲሱ በከተምሽው መንደር በአዲሱ በከተምሽው መንደር ምነው እንደ ዋዛ ቀረሽ መለኛዬ ቀረሽ መለኛዬ አንቺን የማይተዋር የትነሽ ብቸኛዬ የትነሽ ብቸኛዬ የእናት ጓደኛዬ የእናት ጓደኛዬ ድንገተኛው ጉዞሽ ሆኖ በዝምታ ሆኖ በዝምታ የእናትነትሽ መች ከፈልኩለታ ሰላዋይሽ ላፍታ ሸኘሁሽ በዋይታ ሸኘሁሽ በዋይታ ከዓይኔም ባይረግፋል ስትጨነቅ ነፍሴ አንዱ ላች ያለቅሳል አንደኛው ለራሴ አንደኛው ለራሴ ጠፍተሽብኝ ዋሴ ጠፍተሽብኝ ዋሴ ጠፍተሽብኝ ዋሴ ይመችሻል ጉዞ ተመቸሾይ ልማድ በአዲሱ በከተምሽው መንደር በአዲሱ በከተምሽው መንደር ይመችሻል ጉዞ ተመቸሾይ ልማድ በአዲሱ በከተምሽው መንደር በአዲሱ በከተምሽው መንደር ዳመናው ሲከፈፍ በጋውም ሲገባ በጋውም ሲገባ ሐምሌ ነሐሴ ወጥቶ መስከረም ሲጠባ መስከረም ሲጠባ ማለት ቀረ አበባ ማለት ቀረ አበባ አዲስ ዘመን መጥቶ ዓለም ሲሆን ላምባ ዓለም ሲሆን ላምባ የአውደ ዓመት ትዝታሽ አንጀቴን አበባው ዙሪያው ጨለመብኝ እንግዲህ የት ልግባው እንግዲህ የት ልግባው እንባ ዘርቼልሽ ብገባም ከቤቴ ማጭደዋ ሐዘን ነው እስከ ለተሞቴ አጠፊም ከፊቴ አጠፊም ከፊቴ ምትካል ባናቴ ምትካል ባናቴ እንባ ዘርቼልሽ ብገባም ከቤቴ ማጭደዋ ሐዘን ነው እስከ ለተሞቴ አጠፊም ከፊቴ አጠፊም ከፊቴ ምትካል ባናቴ ምትካል ባናቴ ምትካል ባናቴ ምትካል ባናቴ